Ninguém vai se melhorar.
የእጅን ጊዮርጊስ ነው። ሄሎ ሄሎ፣ ጊዮርጊስ ነው።
ይሰማል ይሰማል።
ጊዮርጊስ ነው።
አዎ
እ፣ ትላንትና አልመጣልንም።
እ፣ እሺ ቢጂ አይዲ ሲሰሩኝ እና ልመዝግብ እ እ፣
ቢጂ አይዲ ወይም ኮዲንግ እና እርሶን ልመዝግብልዎት እና ላስተላልፍልዎት።
እሺ ንገርኝ። የሩስ አይዲውን ንገርኝ። እሱን የጊዮርጊስ ራስ አይዲ ንገርኝ። አፍጠኙ ቶሎ። አዎ አምጩ። ለኔ ስጥ። እሱን እንኳን ማውቃችሁ አምጩ። Hello hello ይሰማል ይሰማል።
ስልሳ አንድ ሰባ ሶስት
ስልሳ አንድ ሰባ ሶስት አዲስ ID አልተሰጣችሁም እንዴ?
አልተሰጠንም።
በ SMS ልከን ነበረ።
አልተሰጠንም፣ አልመጣልንም።
በዚህ ሌሎት እና ካልሆነ በስልክ ቁጥሮ ደግሞ TIN number ይነግሩኛል።
እሺ እሺ
እ፣ TIN number ወይ ደግሞ BGI የተመዘገቡበትን ስልክ ቁጥር የሚያስታውሱ ከሆነ ይንገሩኝ እስኪ።
እሺ ዜሮ ዘጠኝ አስራ አንድ
አስራ አንድ ሰላሳ ስድስት
ሰላሳ ስድስት አርባ ስምንት ሀያ
ደንበኛችን አንድ ይመስላል ላይ
ቆልፍና ስጠኝ።
ዳግማዊት ብርሃን ግሮሰሪ ነው።
አዎ አዎ
እሺ እሺ፣ ልመዝግብሉት ሙሉ ስሞትን ይንገሩኝ።
እሺ ወይንሸት ደበበ
በየትኛው ስልክ ልመዝግብሉት? በደወሉት ስልክ ነው ወይስ አሁን በሰጡኝ በአስራ አንድ ቤት?
በፈለግሽ ሁለቱም ይገኝ የኔው ነው።
እሺ እ፣ ጊዮርጊስ ትናንትና አልመጣልኝም ነው አይደለ? ቅሬታ አዎ ድራፍት አልመጣም ትላንት። አዎ
እሺ መዝግቤ ወደሚመለከተው አካል አስተላልፈ ይሎታለሁ።
እሺ የሚመለከተው አካል አይቶ በሰጡኝ አድራሻ መሰረት ይመጣሉታል።
እሺ እሺ አመሰግናለሁ።
እሺ፣ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብና ስልክ ከሚሰሙ ድምጽ በኋላ አስቀምጡልን። መልካም ቀን ይሆንልን።